ጤና ይስጥልኝ። ምስኩስ በኩል ድርድሮ
አለው ጤና ይስጥልኝ። አለም እንትን ሁሉ ስፖርት ላይ የሶስት መቶ ብር ገበያ ነው። ሄሎ አሁን ደውለው ነበር አይደል?
አሁን ደውዬ ነበረ። ቴሌግራም ላይ ቴሌግራም ላይ ቼክ አድርገን እንትን ሳረን ማግኘት አልቻልኩም። ሶስት መቶ ብር ወደ ሁሉ ስፖርት ገበያ አድርጌ ነበርና pending ነው የሚለው balance ላይ አያሳየኝም።
እኮ ገበያ ያደረጉበትን ደረሰኝ ይላኩልን ብለን ነው ሉት ነበር። አሁን
ምን በቴሌግራም አዎ
እንትኑን መንገር እችላለሁ። okay በ- በቴሌግራም ነው ምልክላችሁ።
ቴሌግራም ላይ screenshot አድርገው ይላኩልን።
እሺ፣ okay፣ ከ CBE ብር ምናምን የተቀነሰውን ማለት ነው።
ደረሰኙን የላኩበትን ደረሰኝ የ- ከ CBE ብር ማለት message ም ይልክልዎታል እኮ አዎ እሱ ማለት ነው።
አዎ
okay እ፣ ጥሩ ማለት ም- ምንድነው እኔ ስጽፍ ግን ምናምን መልስ የለም። እኔ አሁን ልጻችሁ ካልሆነ ይቆያል ይቆያል። ይጠብቁ፣ እዛው ላይ ነው የሚጠብቁት። ይላኩና እ፣ ጥያቄም ካሉት እንጠይቀውታለን። ጥያቄም ካሉት እዛው ላይ ይጠይቁ።
okay